hello
hello hello
ምን ቤት ነኝ?
ሞገስ ነኝ ማ
እሺ ብሩኬ ብሩክ ሞገስ ነው። አንዴ ተናግረዋል። እሺ ቆይ አንድ ጊዜ ሞገስ ጠብቀኝ። እሺ መስመር ላይ እሺ hello
hello አቤት ይሰማል ቡርቄ አይሰማም hello
ለእኔ ይሰማል አይሰማም ይሰማል ይሰማል። ሞገስ እንዴት ነህ?
እግዚአብሔር ይመስገን ሰላም ነው አለን አለን።
አለን በሁለቱን game እኮ ማጫወት አልቻልንም ቲቪው ላይ ማውጣት አልቻልንም አንዱን እ?
አንዱን ቲቪው ላይ ማውጣት አልቻልንም
እ እሺ ገዛኸኝ። ቆይ ስልክ እልክልሃለሁ ታናግረዋለህ። እሱ ገዛኸኝን እኮ አናግሬው እሺ
ከገዛኸኝ ጋር ማወራን ሞከረ አልወጣለን አንድ ኬብልም ግዛ ብሎ ገዛሁኝ PC ላይ ነበር የተጫነው game ኡ ማለት ነው እሺ PC ውን እንደ አንድ ነው እየቆጠረ ያለው ላ ቴሌቪዥኖቹን ደግሞ እንደ አንድ አንዱ PC ው ላይ አንዱ ቲቪ ሁለቱ ቲቪ ላይ ነው እየታየ ያለ አ አሁን ላይ ደግሞ game ኡ ቲቪው ላይ ብቻ እንትና ላፕቶፑ ላይም አንዱ ነው ቲቪ ቴሌቪዥኖቹ ላይም ራሱ ብቻ ነው
እስቲ ቆይ ገዛኝ ላናግረውና ምን እንደሆነ reason ኡን check አድርጌ ልንገርህ።
እሺ አንዱ ነው PC ላይም ቴሌቪዥን ላይ እየታየ ያለው በለው
እ እ?
አንዱ game ነው ቲ- እንትን ማን ነው ላፕቶፑ ላይም ቴሌቪዥኖቹ ላይም እየታየ ያለው
ብቻ ምን display አላመጣም። እሺ ገዛኝ ላናግረውና ደውልልኝ።
እሺ አ- እሺ እሺ